የተሸነቀ hello ጌታሁን ረዴት ነኝ ከቤስት ቤት እሺ እሺ
እንትን የየትኛው game ነው አራት ደቂቃ እንዲሆን የፈለገው ስፒን ስፒን እሺ በቃ ይደረጋል እሺ እሺ አሳውቃለሁ ቴሌግራም ላይ እንተሻለን እሺ እሺ